ጤና ይስጥልኝ የቴስቲ የበረራ መረጃ ማዕከል በኩል ልርዳው?
እንትን ፈልጌ ነበረ ወደ ኩዌት ሐሙስ ዕለት በረራ ነበረኝ አልፎብኝ ተቋረጠብኝ እና ለዛሬ ትኬት ለማስረዘም ነበር ዛሬ የማገኝበት አካ- ቦታ ላይ የት- የት ነበር የቆረጡት?
ዊን ትራቭል እኮ እዛ ነው ማስተካከል የሚችለው ይሄ ማስቀየር ቀኑ ማስቀየር የሚችሉት የቆረጡበት ቀን
እንጂ ሌላኛው ቦታ ላይ ማስቀየር አልችልም።
አዎ ቤት ኦፊስ ላይ ይሄንን አን- አሁን አልጀመርም አይቀየርም እኛ ጋር
እሺ፣ እሺ።
ሌላም ለበት ነገር አለ
አይ በቃ
እሺ እናመሰግናለን ስለደወሉ መልካም ቀን እኔ የምልህ ይቅርታ ራዘር የዛሬ ትኬት ስንት ነው ኖርማል ለመቁረጥ?
ወደ ቤት አዎ ወደ ኪ-
አንድ ደቂቃ እያየሁሎት ነው እሺ፣ እሺ።
መ- መሄጃ ብቻ ነው የሚፈልጉት መሄጃ ብቻ ነው የሚፈልጉት አዎ አዎ አዎ እሺ። እ፣ የዛሬ በረራ አለ በኳታር ኤርዌይስ ነው እየሰሙኝ ነው አዎ እየሰማሁ ነው።
እ፣ የዛሬ በሰባ ሺ ዘጠኝ መቶ ዘጠና ሁለት ብር አለ በኳታር ኤርዌይስ
okay ኢትዮጵያ ኤርላይንስ
የኢትዮጵያን ኤርላይንስ የዛሬ በረራ የለውም።
hello።
አዎ ዛሬ በረራ የለውም።
እሺ፣ እሺ። አመሰግናለሁ።
ሌላ ምረዳውት ነገር አለ?
አይ የለም በቃ አመሰግናለሁ።
እሺ እናመሰግናለን ስለደወሉ መልካም ቀን።